Hello
Hello፣ ጤና ይስጥልን።
ወይስምን ከ WePlus Solution ነበር የምደውለው።
አቤት።
WePlus application ላይ ተመዝግባችሁ ነበረ
okay okay።
እና አሁን የተመዘገቡ አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበር የደወልኩት። እችላለሁ?
አይ አሁንም ስራ ላይ ነኝ እና እሺ እሺ፣ መልሼ
አስር ሰዓት አካባቢ ትችላላችሁ?
እ እ አስር ሰዓት አካባቢ አስር ማውራት ሰዓት የምችል።
OK።
እ፣ አዎ አዎ፣ አስር ሰዓት ላይ ልደውል።
ከበዛ። አዎ፣ እሺ አዎ።
እሺ፣ አመሰግናለሁ።
እ፣